identity. hello
ሌላው
አቤት
ሰላም ነው።
ሄሎ
አቤት አይሰማም?
ይሰማል። Donkey Tube ነው። ምን ልርዳዎት?
አይ ቦታ ለመያዝ ልመ- ለምገባ ነው ያለኝ እንጂ
ቦታ ለመያዝ አዎ።
የምን ቦታ ነው መያዝ የፈለጉት?
አይ እዚህ ሲደውል የሆነ ቦታ ለመያዝ ለመረዳት እርዳታ ሽልማት ከፈለጉ ሲሉ
ለእርዳ- ለእርዳታ ላይ አዲስ እየመዘገብን አይደለም። እጃችን ላይ የተመዘገቡ አሉ። በወረፋ መሰረት ነው አንድ ሺህ በላይ የሚሆኑ የተመዘገቡ ስላሉ አሁን ላይ አዲስ እየመዘገብን አይደለም። ሙሉ በሙሉ አቁመናል ምዝገባ።
መች ነው ምዝገባው?
ሲኖር እናሳውቃለን። እጃችን ላይ ያሉትን ሰርተን ስንጨርስ ማስታወቂያ እናወጣለን። በዶንኪ ቲዩብ ድረገጾች።
እሺ thank you አመሰግናለሁ።
እሺ፣ እኔም አመሰግናለሁ። እሺ፣ መልካም